ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ ነበር።
ከቺፕቺፕ ነው የደወልኩት አሰገድ።
እሺ Okay ዛጎል milk order ነበሩት አይደል? ዛሬ የሚመጣሉት? Okay መኪና እንደ አጋጣሚ ሆኖ ተበላሸብንና ወደ ጀሞ የሚመጣው ሌላ መኪና እንዳንመድብ ደግሞ መንገድ ዝግ ሆነብን ወደ ሌላ መስመር ሄደው ዛሬ ማድረስ አልቻልንም እና እቃውን ነገ ብልክ መረከብ ይችላሉ ወይስ ሌላ ቀን ይሁንልዎ?
ነገ አዎ ነገ ወይ ጠዋት- ነገ ላኩ። ነገ አርብ ነው አይደለ? ነገ ጀሞ ነው። አዎ ምናልባት ለሌላ ቀንም ከፈለጉ ችግር የለውም ቅዳሜም እንችላለን። በእርሶ ምርጫ ነው።
ቅዳሜ ማርቆታል ችግር የለም ወይ? ነገ
ነገ ይሁን በቃ እሺ። ነገ ጀሞ አይደል የሚመጣሉት?
ጀሞ ሌላ በ- ፕሮዳክት ካልመጡልኝ ድንችና ሾቃዳ አይደለም።
በቃ እሱንም check አደርገዋለሁ። ድንችና ምን አሉ? Okay የዝ- በዛው ቀን በተመሳሳይ ቀን የታዘዘ ነው አይደል? በቃ ችግር የለም check አደርግና እሱንም አብሮ እንዲወጣ አደርግልዎታለሁ። በቃ ቀኑ ከደረሰ። እሺ እሺ መልካም ቀን እሺ ቻው።